ዝቅ ብዬ ከእግሯ ከፍ ብዬ ከአንገቷ ወይ ሻይ አቤት
ውሃ ስምንት ሰዓት አስር ሰዓት አካባቢ ይመጣል። ሬዲ ሁኑ ብሏቸዋል ደውሏል።
እሺ እንዳጠፉ ተሰር- ተሰርቶ ነው በረቱ ዛሬ በረቶ መሰለኝ እንለቅላቸዋለን አጣበቁ እያለ ነው።
እሺ እሺ እንትን ገመድ ምናምን እንዳይዘረጉ እሺ
አትንገሪ ሌሎች እሺ ጠባ
እሺ